ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳው?
አሁን በፎቶ ልክልሻለሁ።
ማን የሚለው ሙሉ የሚለው ነው?
አይደለም ገብረ ሕይወት
የትኛው ቴሌግራም ላይ ላኩት?
ቴሌግራሙ አዎ
እንትን የሚል ነው ሞሮ የሚል
የእኛን የቴሌግራም ቁጥር የያዙ
የእናንተ ቴሌግራም ቁጥር አለው እንዴ? ሰማንያ ስድስት ስልሳ አንድ አይደለም እንዴ?
ሰማንያ ስልሳ አንድ ላይ ላክ።
ወደዛ ነው የላኩት። ሁሉ ስፖርት ብዬ ነው የላኩት።
Hi ብዬታለሁ። አሁን hi ባልኩበት ይላኩ ገብረት።
እሺ